የትኩስን ነበር ለጥፉለት። የት ጋ ነው የሚሆነው? እዛ ሄሎ ሄሎ፣ አሚር ይሰማል ይሰማል። እሺ አሚር፣ ዜና የድንች ይዘሃል?
ዜና ሚል ዜና
አ አ
ተይዞላታል። ስንት ልጅ ነው ያዝከው? ይቅርታ ያሳያል። ስንት
ስድስት ኪሎ ስድስት ኪሎ እ? አንድ order ብቻ ነው ያዝክላት?
እና ምንድን ነው ያላት?
ምን አልከኝ?
ሁለት ድንች ድንች እና ድንች ሁለት እና ሁለት ድንች። እሺ በቃ
ግን ተመላሽናል።
መች ዛሬ
አዎ አሁን ተመላሽ ለምን ለምንድን ነው የሚመለሰው?
call center አውርተናል። አላያችሁ
ኮል ሴንተር አውርተናል።
በጣም ለረጅም ሰዓት የጠበቅኳት የሞለት አደረገች ነው ታስበህ?
ምን አልሽኝ?
አዎ
አዎ የሞለት ኦኬ። ስልክ አታነሳም ነበር ነው?
አዎ በአስራ ሁለት ኮል ሴንተር በአስራ ሁለት ግሩፕ ነው የደወለላት።
በቃ እሺ እሺ
አሳውቂያት